ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ሰላም ነው እማ፣ እንዴት ነሽ?
እግዚአብሔር ይመስገን።
አለን ይመስገን። የሆነ information ልጠይቅሽ ነበር።
እሺ፣
agent መሆን ይቻላል እንዴ?
agent የሚያናግሩበት ስልክ ልስጦት?
እሺ፣ ደስ ይለኛል። ትልኪልኛለሽ ወይስ አሁን ትነግሪኛለሽ?
እነግሮታለሁ። ያዙ እሺ፣ ንገሪኝ።
ዜሮ ዘጠኝ ሀያ አንድ
ሀያ አንድ ሰባ ስምንት ሰባ ስምንት አርባ ዘጠኝ አርባ ዘጠኝ ሀያ ሁለት ሀያ ሁለት አዎ
እሺማ፣ በጣም አመሰግናለሁ።
እሺ
እሺ